ሄሎ hello ሰይፋ አቤት ጤና ይስጥልኝ ከቤት ቤት ነበረ ደውል ሀሚድ ነኝ
አቤት እ፣ ሀሚድ ነኝ እንትን ልካ ነበር cashier code እና እ፣ መቶ ሶስት ሺህ ብር ያሸነፍክበት ማለት ነው እና ምን ነበረ ችግሩ?
የቱ አሁን የላኩልህ አ አ ፋይናንስ ማወቅ አለባቸው አለኝ የ- እንትኑን ለማ አልሰጡኝም ብሩን እና ደውላ okay።
አሳውቅ አለችኝ ሰማንያ ስምንት ዜሮ አራት ደውዬ okay okay አ እ፣ አልከፍል ብሎ ነው እ፣ cashierኡ በ- አይ የለ ማለት አልመጣልኝም የለውም።
ብር ይለኛል እኔ ጠዋት ነበር እንትን ያለው ከሰዓት ብሎኝ ነበር አሁን ሲሄድ እንደዛ አለ
okay okay አንዴ አንዴ ጠብቀኝ እሺ። hello አንዴ ጠብቀኝ እሺ።
እሺ
እንዲህ ደምሮላቸው ነበር እኮ hello እ?
hello ደምሮላቸው ነበር መክፈል ነበረባቸው አ፣ አዎ ወይ- ነግሮኛል እሱም ከሰዓት ብሎኝ ነበረ አልመጣም እስካሁን አልገኝም አይ አሁን መጥቷል አሁን አለ ከሰዓት ሲሆን የዛኔው ነበር የደመረለት ያንተን ብር ደምሮለት already መቁረጥ ጀምሮ ነበር ከዛ በኋላ ስንት ሰዓት ላይ መሰለህ ሰባት ሰዓት እ፣ ከአስር ላይ
እሺ ሰባት አሁን ሰዓት ከአስር ላይ ተ- ደምሮለት ነበር
ስለዚህ ትደውሉታላችሁ ወይስ ልሂድ?
ስለዚህ ያን አይ ራስ አናግረውና ከዛ በኋላ ይሄን አስረዳው በሰ- ሰዓቱንም ንገረውና ሰባት ሰዓት ከአስር ላይ እንደደመረው already እንደደመረው ንገርና መቶ ሶስት ሺህ ብር አራት መቶ ሰማንያ ሁለት ብር ማለት ነው። መቶ ሶስት ሺህ መቶ ሰማንያ ሁለት ብር ከአስር ሳንቲም እና ደምሮለት እንደነበር ንገረውና ጠይቀው።
እሺ ጠይቀው ከዛ ከዛ በኋላ አሳውቀን እሺ።
እሺ እሺ አባ አመሰግናለሁ እሺ